የማን ናገር የዘመኖን የዘንድሮን ነገር ከመጨነቅ ከመጠበብ በቀር ያገኘሁት የለም ሌላ ነገር ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ናልናገር ችዬ ማልናገር የዘመኖን የዘንድሮን ነገር ከመጨነቅ ከመጠበብ በቀር ያገኘሁት የለም ሌላ ነገር ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ጥንት ይቆሰል እንጂ የዘንድሮ እየተሰለፈ ዘንድሮ ማን ይበላው ነበር የዘንድሮ ደጅ የቆለፈ ዘንድሮ ማን ይበላው ነበር የዘንድሮ በር የቆለፈ የዘንድሮ ንብረት ወዳጅ ሆነ የዘንድሮ ገንዘብ ዘመን ተካ ዘንድሮ አልተመቸም ፍጹም የዘንድሮ በሰው ለሚመካ ዘንድሮ ናልተመቸም ፍጹም የዘንድሮ በሰው ለሚመካ የዘንድሮ ከውሃ በጠፈ ባህሩ ነጠፈ ከዛፉ በጠፈ ቅጠሉ ረገፈ እንደምንም ብሎ ይህስ ቀን ባለፈ ይህስ ቀን ባለፈ ናልናገር ችዬ ማልናገር የዘመኖን የዘንድሮን ነገር ከመጨነቅ ከመጠበብ በቀር ያገኘሁት የለም ሌላ ነገር ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ናልናገር ችዬ ማልናገር የዘመኖን የዘንድሮን ነገር ከመጨነቅ ከመጠበብ በቀር ያገኘሁት የለም ሌላ ነገር ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ ወይ ዘንድሮ አያልቅም ተነግሮ ማተብ ያስር ነበር የዘንድሮ ያ የጥንቱ ሰው የዘንድሮ የዛሬው ሊጥለው የዘንድሮ ሊበጣጥ ሰው የዘንድሮ ያሁኑ ሊጥለው የዘንድሮ ሊበጣጥ ሰው የዘንድሮ ሆድም ተራራቀ የዘ እንዳንነጋገር የዘንድሮ አንተ ላንተ ነው የዘንድሮ የዘንድሮ ነገር የዘንድሮ ናንተ ላንተ ነው የዘንድሮ የዘንድሮ ነገር የዘንድሮ ከውሃ በጠጋ ባህሩ ነጠፈ ከዛፉ በጠጋ ቅጠሉ ረገፈ እንደምንም ብሎ ይህስ ቀን ባለፈ ይህስ ቀን ባለፈ